አይብልልኝ እንደ ሰው ቢልልኝ አይብልልኝ ምን አለ ቢልልኝ አይብልልኝ አይብልልኝ አንቺን ቢትልልኝ አይብልልኝ ቢልልኝ ቢልልኝ እንደ ሰው ቢልልኝ አይብልልኝ ምን አለ ቢልልኝ አይብልልኝ አይብልልኝ አንቺን ቢያራራልኝ አይብልልኝ አንቺ ለጭንቄን ምነው ብትረጂው ሰነፉ ገላይን በናፍቆት ባትጎጂው ትዝታሽ ወድን ባሳብ እያረሰ መውደድሽን ውስጤን እያርመሰመሰው አንጀቴን አንጀቴን በልቷል የጨረሰው አንጀቴን አንጀቴን በልቶ የጨረሰ ሞታቲም ወይ ለተሸነፈ ሰው አታቲም ወይ ለተሸነፈ ሰው ስቦ ማርኮኛል መላው አካልሽ እስቲ ዘኝልኝ አንጀትም ካለሽ ዛሬ በረታ አጨክኝ በኔ ሐሳቤ ደብቆ እንዳንቺው ለጎኔ ጥሎብኝ ጥሎብኝ ባቶኝ ሰገገኔ ጥሎብኝ ጥሎብኝ ባቶኝ ሰገገኔ አይወድሽ በጎደሉ ቀኔ አይወደሽ በጎደሉ ቀኔ ቢልልኝ ቢልልኝ ምን አለ ቢልልኝ አይ ቢልልኝ ምን ነበር ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢትልልኝ አይ ቢልልኝ ቢልልኝ ቢልልኝ ምን አለ ቢልልኝ አይ ቢልልኝ ምን ነበር ቢልልኝ አይ ቢልልኝ አይ ቢልልኝ አንቺን ቢትልልኝ አይ ቢልልኝ አሃ ሁሌም ፍቅርሽን እመኘዋለሁኝ መቼ ሳትችሽ ተስፋ ቆርጣለሁ ሁሌም ፍቅርሽን እመኘዋለሁኝ መቼ ሳትችሽ ተስፋ ቆርጣለሁ አንድ ቀን አንድ ቀን አገኝሻለሁ አንድ ቀን አንድ ቀን አገኝሻለሁኝ እያልኩኝ እኖረዋለሁ አይ በተስፋን እጠብቃለሁ አይንሽም ባይ ዞችር እያለምኩኝ የሰራ ካልሽን ሁሌ የናፈኩኝ አይንሽን ባይ ዞችር እያለምኩኝ የሰራ ካልሽን ሁሌ የናፈኩኝ አይቀርም አይቀርም ይሳካል እያልኩኝ አንድ ቀን አንድ ቀን ይሆናል እያልኩኝ አይ በተስፋ ነኝ